Hello ጤና ይስጥልኝ። ዩቲዩብ ነው።
ሰላም ነው።
እግዚአብሔር ይመስገን።
እንትን ልካችሁልኝ ነበረ account እና ካስገባው በኋላ text እንትን በምን ልላከው?
እሺ በስንት ቤት ነው የተላከሉት? በሰባ አምስት አ
በቃ በሱ ቴሌግራም ላይ ስም፣ ስልክ ቁጥር አድርገው አካው- እ፣ ኦንላይን ነው በአካል በአካል ነው።
እሺ ስም፣ ስልክ ቁጥርና የከፈሉበትን አድርገው ይላክ። በዚህ ስልክ ቁጥር ቴሌግራም ላይ እሺ እሺ እሺ